ጤና ይስጥልኝ ለስፖርት ነው እባክዎ የምንረዳው?
ወዴት እንደማስገባው አልነገርሽኝም እኮ።
ወዴት እንደማስገባው?
አዎ ገንዘቡ በቴሌግራም ደረሰኝ እንልክልሃለን ብለሽኛል። ወዴት ላስገባ?
እርስዎ እኮ ነዎት የሚልኩት እኛ አይደለንም።
እኮ ወዴት ልላከው?
የቴሌ ብር ቁጥሩን ልንገሮት? deposit ነው አይደለ?
አዎ እሺ ዜሮ ዘጠኝ ሰላሳ ሁለት
text አድርግልኝ።
text ማድረግ አንችልም።
እሺ አያደርግም።
ዜሮ ዘጠኝ እሺ ዜሮ ሰላሳ ዘጠኝ ሁለት?
ሰላሳ እሺ ሰላሳ አምስት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
እሺ እሺ ፍትህ አምላክ ማርጌ
እሺ እሺ ወደዚህ ያርጉና ደረሰኙን በቴሌግራም ይልካሉ። የቴሌግራም ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት እሺ አመሰግናለሁ።
ሙሉ ስሞትና ስልክም እንዳይረሱ መላክ ቴሌግራም ላይ እሺ እሺ እሺ